Hello ተሾመ ከበርሊን ባር order ይዘህ ነበረ? customer ጋር ገና አልደረስክ። I mean ገና order ኡንም አላወጣሁም ይመስለኛል አይደል?
ገና አሁን እኮ የገባው ይኸውልህ የ customer የሚሰራ ስልክ ልላክልህ፣ text ላድርግልህ፣ በዛ ደውልለት። እሺ እስኪ ላኪልኝ።
እሺ